ቶታል ኢነርጂስ ማርኬቲንግ ኢትዮጵያ አክሲዮን ማህበር ለሁሉም የቶታል ኢነርጂስ ማርኬቲንግ ኢትዮጵያ አሽከርካሪዎች በቅድሚያ ለመጪው የገናና የጥምቀት በዓል እንኳን አደረሳችሁ እያልን መጪው ሳምንቶች ከገናና ጥምቀት በዓል መድረስ ጋር በተያያዘ ከፍተኛ የመንገድ ላይ እንቅስቃሴና መጨናነቅ የሚኖርበት ስለሆነ ከምንጊዜም በበለጠ አደጋን ተከላክላችሁ እንድታሽከረክሩ እያሳሰብን በቶታል ስር የምትሰሩና በዓሉን የምታከብሩ የቦቴ አሽከርካሪዎች በዓሉን ከቤተሰብ ጋር ለማሳለፍ በማሰብ በችኮላና በድካም ስሜት ሆናችሁ በማሽከርከር ለአደጋ እንዳትጋለጡ የጉዞ እቅዳችሁን በአግባቡ በመጠቀምና የመንገድ ላይ ህጎችን በአግባቡ በማክበር የበለጠ ጥንቃቄ አድርጋችሁ እንድታሽከረክሩ እናሳስባለን። ቶታል ኢነርጂስ ማርኬቲንግ ኢትዮጵያ አክሲዮን ማህበር